ባይሆን እናሳውቅሻለን። ግን content creator model ምናምን እንደነበረ ነው። አዎ አዎ okay። ፌስቡክ ላይ ካይቲን አለሽ በዛው ትቻ- ትቻለሽ። ቴሌግራም ላይ በዚህ ቻው።
hello
ሰላም ጤና ይስጥልኝ።
okay እግዚአብሔር ይመስገን አብሮ ይስጥልን።
አዲስ አበባ ነበር የምደውለው። ሽቶ order አድርገሽ ነበር።
የአዋቂዎች
ከአዲስ Outfits ነው የምደውለው። ሽቶ order አድርገሽ ነበር።
አዎ ግን እ፣ ያኛው የለም አለኝ። on hand ካለህ ብዬ ነበር። የሆነ ወንድ ልጅ ደውሎልኝ ነበር።
አዎ on hand ያለም ባለ ሶስት ፍሬው ነው።
አዎ እኔ ደግሞ ባለ ሶስት አልፈለግኩም ነበረ። ለዛ ነው።
okay ባለ አራቱ ደግሞ በአስራ አምስት ቀን ይደርስልሻል።
okay አዎ አውርተን ነበረ
አዎ ከልጁ ጋር ልክልሃለሁ ምናምን ብዬ አልተመቻቸልኝም።
okay ለዛ ነው ባንክ account ምናምን ልኮልኛል።
okay እልክልሃለሁ።
እሺ እሺ እሺ ስትልኪ screenshot አድርገሽ ላኪልን በቴሌግራም።
እሺ እሺማ እሺ እናመሰግናለን። መልካም እሺ እናቴ። አሜን ላንቺ እናቴ።